ሄሎ
ሄሎ
ሰላም ጤና ይስጥልኝ። ቴሌው ጤና ይስጥልን። አሁን ሲጫወት አልመጣልኝም። ጌሙ አቤት
ጌሙ አልመጣልኝም።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር ላይ አለ።
እሺ መጀመሪያ ምንን ነው መጫናት?
ሶስት አንድ ቁጥር መጀመሪያ ለመመዝገብ አንድ ቁጥር እሺ ለመጫወት ሶስት ቁጥር ቋንቋ ከእንግሊዝኛ ወደ አማርኛ ይቀይሩ መጀመሪያ።
እሺ ከዛ ሶስት ቁጥር ለመጫወት የሚላለን ለመጫወት ሲጫኑ ጥያቄና መልስ ድሎትን ይሞክሩ የሚላለን መርጠው መጫወት።
ነው አዎ game ነው የሚወጣ
አቤት ጥያቄና መልስ geography፣ history የተለያዩ ጥያቄና መልስ አሉ። በሚሳ ስልክ ከሆነ ስልኮት ደግሞ ትልቁ ከሆነ በድረገጽ ገብቶ መጠቀም ይችላል።
ነው። እሺ አዎ እሺ
እሺ